ሄሎ ሰላም ጤና ይስጥልን ብሽት ቤት አብሮ ጤና ይስጥልን። አሁን ደውዬልሽ ነበረ። ሁለት ወረቀት ነው፣ አንድ ወረቀት ብቻ ሳይሆን ሁለት ወረቀት ነው። የፊት ለፊቱን ኮድ የአንደኛውን ልንገርሽ። postponed ሆኖብኝ right አልተደረገ። አንዱ right አድርጋችሁታል።
እሺ፣ አንዱ ደግሞ አልታረመም። እሺ፣ cashier ኮዱ ንገረኝ።
ሁለት E A እንትኑን ትነግረኛለህ? cashier ኮዱ ከታች cashier code የምትል አለች አይደል?
እኔ ኦንላይን ነው እንትን የምለው።
እሺ ንገረኝ።
ሁለት ሙሉ ቁጥሩን ID ውን ልንገርሽ።
ሁለት E አዎ፣ አዎ፣ ሁለት ኢ እሺ፣ A አንድ እሺ፣ F B F B አዎ፣ ዘጠኝ E ዘጠኝ ዘጠኝ E E እሺ፣ አራት ሀምሳ አምስት እሺ፣ ሰባት ስልሳ ስድስት እሺ፣ ሁለት አርባ ሶስት እም፣
ዘጠኝ እሺ፣ ኤ አራት ዊኖ አራት ሺ አርባ ሁለት ነው።
አንድ postponed ጨዋታ አለውና አዎ ሀያ አራት ሌላ- ሰዓት መጠበቅ አለብህ። ሌላው በርቷል። እሺ እሺ እሺ እሺ፣ መልካም ቀን።
እሺ እሺ አባ